የለም
እንዴት አደርሽ? መቤት ሰላም እንዴት አደርሽ?
እግዚአብሔር ይመስገን።
አለን እንትን POS የኮምፒውተሩን እንትን አመታዊ service አድርጌ ነበረ።
እሺ
ሶፍትዌሩን እንዴት ነው update የማደርገው? ቴክ እንትን ቴሌግራም ላይ ልኮልኛል። ሰላም
እሺ ሰላሙ ልኮልሃል አዎ፣
ማሽኑን ወስደዋል አይደል ወስጃዋለሁ። አዎ
እኮ ለሱ ደውልለትና አገባቡን support ያደርጋል post በ post ላይ አዎ sales በ sales ላይ
በቃ እሱን ልደውልለት።
አዎ ልከህልኝ ነበረ license key ቴሌግራም ላይ ልከህልኝ ነበረ አገባቡን step ኡን አላውቀውም በለው እውነቱን ንገረው እሺ እሺ፣ እሺ፣ አመሰግናለሁ።
እሺ አባ